ጤና ይስጥልኝ።
ምን አስልህ?
ከ BGI የጥሪ ማዕከል ነበር የምደውለው። ታሙ ግሮሰሪ እ?
ከ BGI የጥሪ ከማን?
ማዕከል ነው የምደውለው።
ከምን?
BGI
እሺ። አዎ።
ሀብታሙ ግሮሰሪ ኖት አይደል?
አ
እሺ። አዲስ የ BGI መለያ ኮድ በ SMS ወይ በ text ደርሶታል?
አልደረሰኝም።
እሺ ልንገሮት ይያዙ
እሺ።
ሀምሳ ዘጠና ዘጠኝ
አምሳ ዘጠና ዘጠኝ አርባ ሶስት ሀያ አምስት ና ና አምሳ ዘጠና ዘጠኝ አርባ ሶስት ሀያ አምስት
አምሳ ዘጠና ዘጠኝ አርባ ሶስት
ሀያ አምስት ሀያ አምስት አዎ ይሄ የ BGI ኮዶት ሲሆን ምንም አይነት ቅሬታ ሲኖሩት ወደ ሰማንያ ስድስት ሰባ ሰባት ደውለው ኮድ ከተጠየቁ ይህንን ኮድ ይንገሩ።
አምሳ ዘጠ- አምሳ ዘጠና ዘጠኝ
ሀምሳ ዘጠና ዘጠኝ አርባ ሶስት ሀያ አምስት አ- አርባ ሶስት ሀያ አምስት እሺ።
ሌላ መረዳውት ነገር ይኖራል?
በቃ እደውላለሁ።
እሺ መልካም ቀን።